Waa kombidar
ሄሎ
ነው በኮምፒውተር ነው።
ም- ምንድን ነው የዲፖዚት አማራጮች የዘጋችሁት?
አዎ ለጊዜው የለም። እ፣ ስልክ ሰጦትና በዛ ዲፖዚት ማድረግ ይችላሉ።
እ?
ስልክ ሰጦትና ዲፖዚት ማድረግ አለቦት።
እሺ አይ አሁን ችግር የለውም። ሌላ አማራጭ አለ። በሌላ ስፖርት እንጠቀማለን።
እሺ
መቼ ነው የሚለቀቀው?
እ፣ እርግጠኛ አይደለንም።
እሺ በቃ ጠግባችኋል ማለት እኮ ነው።
ሌላ ጥያቄ አላት?
አይ የለም። ቻውስ እሺ